Hello ወይ ሰላም ሰላም አለን።
ጠዋት ደውዬ ነበርና እንትን ለማድረግ ምን ነበር? ይቅርታ።
እቃ አዝዤ እሺ complete አላሉልኝም እና complete ለማስደረግ ችፕችፕ ቺፕ ራሽን ለመጫወት ፈልጌ ማለት ነው።
ሀብታሙ አ
okay። ዘይት አዘው ነበር በሀያ እሱን ተረክበዋል።
አ ተረክቤያለሁ፣ ግን complete አላለም። ብዙ ጊዜ ደውዬላቸዋለሁ እና ምላሽ እየሰጡኝ አይደለም።
okay okay፣ ልክ ነው። አዎ completed አልሆነም።
አ
okay። ዘይቱን ግን ተረክበዋል አይደለ? አምስት ሊትር አንድ ዘይት ተረክበዋል።
አ እሱን መቶ ሀምሳ ብር ደርሶኛል።
መቶ ሀምሳ ብር የ delivery ተከፍሏል፣ ተልኮሎታል።
አ ሁለቱም ተልኮልኛል።
okay ይቅርታ። እሺ አሁኑን መፍትሄ ይኖረዋል። አሁን delivered ይሆንልዎታል።
እሺ አሁን delivered ከሆነ በኋላ መልስሽ ትደውይልኛል ወይስ ልደውል?
እሺ አውቀውታለሁ።
እሺ ደውይልኛል።
እሺ ደውላለሁ።